Hello ሰላም ነው ማ?
እግዚአብሔር ይመስገን።
አለን መኪና አይቼ ነበረ። Vitz መኪና manual Vitz manual አለን።
እ፣ ግን አልገባኝም። አንድ ነጥብ ስምንት ይላል። cash ኡ ስንት ነው?
አጠቃላይ እ- አንድ ነጥብ ስምንት ነው።
አንድ ነጥብ አንድ ነጥብ ስምንት ኦ ነው አጠቃላይ ማለት ነው።
አዎ።
ባንክ ስንት ነው? ስድስት መቶ ባንክ አዎ ስድስት መቶ ሺህ ይወጣለታል።
እ፣ እንትንስ አውቶማቲክ አላችሁ እንዴ? በባንክ የሚያያዝ Vitz አ Vitz አ።
Vitz የለንም አውቶማቲክ።
አይ no አይ ማ- እንትን እንጂ manual
ሌላ Vitz manual አ
ሌላ የለንም። ይሄ ብቻ ነው።
እሺ እሺ